ጤና ይስጥልኝ ሁሉ ስፖርት ነው። ባኮ ምን ልርዳው
ወደ account ወደ ሁሉ ስፖርት አካውንት deposit ለማድረግ ነበር በቴሌ ብር።
deposit ለማድረግ ፈልገው ነው።
አዎ እሺ የቴክኒክ ችግር ስላጋጠመ ሌላ መፍትሄ አምጥተናል እና በምትሰጠው ስልክ ቁጥር እ በቴሌ ብር ብር ካስገቡ በኋላ screenshot አድርገው ከስልክ ቁጥሮትና ከስሞት ጋር አንድ ላይ በቴሌግራም ይልኩልናል።
እሺ ነገር ስልክ ቁጥሩ እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ የታምላክ ማሪ አ የቴሌግራም ቁጥር ደግሞ ልስጦት ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት ሰባ ስድስት ሰላሳ ዜሮ ስድስት ሰላሳ
አ በዚህ እ ስ- screenshot ኡን ስልክ ቁጥሩንና ስሙትን አንድ ላይ አድርገው ይላኩልን። እሺ ደንበኛችን፣ ስድስት እሺ መልካም ቀን።